ጤና ይስጥልን ዋሽንግተን የህክምና ማዕከል ያስጥልን።
አብሮ ይስጥልን። አቤት
ስክሮታል የማረብ የፈለገ ነበር እናስነሳላችሁ።
ምን ኤምአር ያሉኝ የምን
ስክሮታል
ስክሮታል እ
ይቅርታ አልገባኝ።
ስክሮታል የማረ ስክሮታል
አቤት አቤት
scrotal MRI hello
ሰምቻለሁ ሰምቻለሁ። ይቅርታ ግን ሰምተሽኛል አሁን?
አልገባኝም። አዎ ሰምቼዎታለሁ፣ እስኪ እናድራ።
አልገባኝም። ባል- ባለሙያ scrotal MRI scrotal MRI እሺ እሺ፣ check ላድርግልዎት፣ ጠብቁኝ።
እሺ check አድርጉ።